ጤና ይስጥልኝ።
ሄሎ ሄሎ ሰላም፣ እንዴት ዋል?
ጤና ይስጥልኝ። እግዚአብሔር ይመስገን።
withdrawal አድርጌ አልገባልኝም እና ይታየኛል።
ቁጥር የደወልኩበት ነው?
አይደለም ዜሮ ዘጠኝ አስራ አንድ እሺ
ሀያ አምስት ዘጠና ስድስት ስልሳ አራት ሀያ አምስት ዘጠና ስድስት ስልሳ አራት ነው። ስንት ብር ነው?
ዘጠኝ ሺህ
እሺ ጠብቀኝ። ቴሌብር ቁጥሩ አስራ አንድ ሀያ አምስት ዘጠና ስድስት ስልሳ አራት ነው አይደል? እሺ አሁን ገብቶላል። ስለደወልክ እናመሰግናለን። መልካም ቀን። እሺ